ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ ምን ልርዳው?
እንትን ትላንት እንትን መድብ እንትን ብዬ ተወራርጄ ተጫውቼ ነበር።
እሺ
ሁለት ሺህ ስድስት መቶ ምናምን ነገር እንትን ብዬ ነበር በስምንት መቶ ብር ያን አያመጣልኝም። ምን እንደሆነ አላውቅም።
አያመጣልኝም withdraw ሳደርግ እንትን አላሳለፈልኝም። ለምን እንደሆነ አላውቅም። ቴሌብር የሚለው ነው። ከዛ ላይ ነው ያነሳው።
እሺ ከቴሌብር ታሪክ ላይ ያልገባለሁትን
ብር ፎቶ ገብቷል።
ያንሱ ነው እዛ- ቴሌግራም ነው ምን አልሽኝ?
withdraw አድርጌ ያልገባልኝም ነው ጥያቄው ታዲያ።
አዎ አዎ ከቴሌብር ታሪክ ላይ ያልገባለሁትን ፎቶ አንስ- ያንሱና በቴሌግራም ይላኩልን።
ራሱን ፎቶ screenshot አድርጌ transaction history ውን ማለት ነው ያልገባለሁትን።
ይሁን። እሺ በቃ በቴሌግራም ላይ ልላከው።
አዎ፣ ቁጥር ያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዜሮ ዘጠኝ ሰባ ስምንት
እሺ ቆይ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
እሺ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ ይሄ ነው የቴሌግራም እንትን ነው።
አ፣ ይሁን። እሺ ልካለሁ። በቃ እሺ እሺ እሺ እሺ አመሰግናለሁ። እሺ እሺ